ጤናይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ልኬ check ለማድረግ ፈልጌ።
እሺ ንገረኝ። cash code አስራ ሶስት እሺ ሀምሳ ስድስት እሺ ሰማንያ ሶስት እሺ ሰላሳ ሁለት ሰላሳ ሁለት እ እሺ እሺ ሁለት ጨዋታ ወድቋል። እሺ እሺ ሌላ አለ።
እሺ ንገረኝ።
ሌላ አስራ ሶስት አስራ ሶስት ሀምሳ ስድስት ሀምሳ ስድስት ዘጠና አራት ዘጠና አራት ሰማንያ ዘጠኝ
ሶስት ጨዋታ ወድቋል።
እሺ አመሰግናለሁ።
እሺ እሺ እኔም አመሰግናለሁ። መልካም ቀን።
እሺ